ጤና ይስጥልኝ አሪፍ ነኝ ማለት ነው የማኮብልል ዳዊት።
አሁን ዲፖስ ተደረገ ሀምሳ ብር ዲፖስ ተደረገ አልገባልኝም።
ከየት ወዴት ነበረ ዲፖዚት ለማድረግ የሞከሩት?
ሲኢዲ ብር ቱ ወደ ጃምቦ
እሺ መቼ ነበር የሞከሩት?
አሁን አሁን አስራ አምስት ደቂቃ በፊት
እሺ ሙሉ ስሞትን ማን ልበል?
ያ ስሞትን ይንገሩኝ።
ጀዋር ሀሰን
ማን አሉኝ? ጀዋር
የስም ካርድ ስም ነው የምትይው?
አይ የእርሶ ሙሉ ስምን እንዳስመዘግብሎት ሲቢኦ የተከፈተበትን ይንገሩኝ።
አ፣ መሐመድ ሼሮ
መሐመድ
ሼሮ ጄሮም
ሼሮ ሼሮ ሼዶ
አ
እሺ ደንበኛቸው ስልክ ቁጥሩን በዚህ ልመዝግበው። አሁን በደወሉበት
አዎ አዎ አዎ እሱ ነው።
እሺ አሁን ደግሞ እኔ በምሰጡት ስልክ ቁጥር screenshot አንስተው ቴሌግራም ላይ መልእክቱን ይልኩልናል።
አይ
እሺ የያዙ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ይቅርብ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት አሁ በዚህ ቁጥር ቴሌግራም ላይ ላኩልን screenshot ኡን።
አይ እናመሰግናለን።
እሺ ሌላ ምረዳውት ነገር አለ
አይ በቃ ታንክስ
ስለደወ